ደህና አደርሽ የኔ ውድ
ሄሎ ሄሎ ጤና ይስጥልኝ አብሮ ይስጥልኝ።
ከቺፕ ነበር የምደውሎት እሺ order ነበሩት ያልመጣ አዎ ምን ነበር ይቅርታ እ፣ ቲማቲም፣ ድንች፣ ሽንኩርት እና አቮካዶ አዎ እ፣ ያልላክንሎት በ location ምክንያት ነው
ማለት
እ፣ wrong lo- እ፣ location የት ነበር የሞሉት
አንፎ
አዎ አንፎ መምጣት አቁመናል
ለምን
እ፣ መኪናም ስለተበላሸ ያው ቆይተናል። አንፎ መምጣት ካቆምን maybe ሌላ አማራጭ አሉት የሚቀበሉበት ወይ እ፣ ወደ ቤተል ምናምን መምጣት ከተቻለ ወደ ቤቴል ሳይሆን ወደዚህ ወደ እንትን ግን clear አልኩት እንትን ላይ የሆነ ጊዜ በዓል ጊዜ በአንፎ መግባት ተከልክለናል፣ አንመጣም ኦሮሚያ ክልል አለ።
አዎ።
ከዛ አለ- ወደ ኃላፊያችን ደውል ደግሞ ለአሁን ለጊዜው ነው እንጂ ምንም ችግር የለም እንቀጥላለን አላቸው። ወይም ግልጽ የሆነ እንትን መስጠት በቃ ኦሮሚያ ክልል የሚባል አንገባም ብሎ ደግሞ ማሳወቅ ወይም አዎ ልክ ነው። ይቅርታ ማለት በጣም።
እንደዚህ ምርጥ ምር- ቤት እንትን እየመረጡ service መስጠት አለ እንዴ?
አዎ ቢዝነስ ልክ አይደለም ነው።
ይሄ? clear የሆነ ወይ ደግሞ block አድርጉት፣ እንደማይመረጥ አድርጉት። አሁን ለእያንዳንዱ ጊዜ እየደወላችሁ መንገርም በቃ ወደዛ አካባቢ አልሄድም ብላችሁ ወይ በ- ይሄ በቴሌግራም እንትናችሁ እንትን ማለት አዎ እሺ እናሳውቃለን። ልክ ነው። ይቅርታ በጣም። ሌላ አማራጭ አለ አሁን የሚቀበሉበት እስቲ ወይስ እዛው- refund እናድርግሎት?
ምን ፈልጌው ነበረ እቃው ባጥኑሮ እዚህ እስከ ምን ድረስ ነው የምትመጡት? በዚህ በዓለም ባንክ አካባቢ ቤተል ቤተል መምጣት እንችላለን።
ቤቴል ሳይሆን ከቤቴል ቀረብ ያለ እዚህ እንትን ጋር ምንድን ነው የሚባለው ማለት ጓደኞችም ስለሚቀበሉ ነው። እዛ ከ- የት ነው? እሺ ከዚህ ከእንትን ቆይ እስኪ ብላት እስኪ በዚህ ስልክ ልበ- እንትን ልበል ልደውል እሺ እንትኑን check አጣርቼ- ያድርጉና መልሰው ይደውሉልኝ።
እሺ።
እሺ እሺ